ጤና ይስጥልን ቤስት ቤት ቢስት ነው የምልርዳት
ካሾርኩ ልንገርሽ ነው ውጤት ንገርኝ ብዬ ማማ እሺ ይንገሩኝ መቶ ሰላሳ ስድስት አንድ ይጠብቁኝ መቶ ሰላሳ ስድስት ነው ያለኝ መቶ ሰላሳ ስድስት እሺ ሰላሳ ሶስት ሰላሳ ሶስት ሀያ አንድ ሀያ አንድ አንድ አንድ
እንጃ
hello ወይ lost ነው ቦነስ አንድ የለውም እ የለውም በሁለት ነው በአንድ የወደቀ ምን አሉኝ በስንት ነው የወደቀው እ አራት ጨዋታ ነው loss ያደረጉት እ እሺ እሺ ስለ ደውሉ እናመሰግናለን እች እናትዬ